ሰላም ሰላም ኑሮ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን አባት።
አለን። መኪና ፈልጌ ነበር።
እሺ ምን አይነት መኪና ነው?
ያለሻቸው ነው ብቻ። ቤት ያለሽ? ባንክ ምን አለኝ?
ያለበት ነው? ቤት ያለሽ? ባንክ ምን ያለበት?
መኪና አሉኝ? ይቅርታ ቤት ቤት ቤት አለኝ። ሁለት ሺ አራት ነው ሁለት ሺ ሁለት አለን ሁለት ሺም አለን።
ባንክ ያለበት አለሽ?
ባንክ ይወጣለታል።
Okay። እሺ cash እስከ ስንት?
ከ- በሁለት ሺ ሁለት ሺ አስራ ሰባት ከሀምሳ ነው አ- ሁለት ሺ ሁለቱም አስራ ሰባት ከሀምሳ ነው። ለእያንዳንዳቸው ስድስት መቶ ሺህ ባንክ ይወጣለታል። ሁለት ሺ አራቱ አስራ ዘጠኝ ነው።
እሺ የቱ ጋር ነበር አድራሻችሁ?
እኛ መስቀል ፍላወርና ፓስተር እንገኛለን።
የትኛው? እኔ መስቀል ፍላወር ጋር ነው ያለው። እዚህ አደባባይ ጋር መስቀል ፍላወር ከሆኑ ደግሞ ናዝራ ሆቴል ነው ያውቁታል።
አላውቀውም።
አደባባዩ ተጠይቄ ፊት ለፊት ወይም ደግሞ ምስራቅ በር ስጋ ቤት አለ አይደል?
አ ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክ ሞተርስ የሚል አለ የመኪና መሸጫ። በሱ ሬክላም ትክክል ይግቡ። ማዲባባዎች እንገኛለን። በአፍሮሊንክ
እሺ በ- በ- ናዝራ ሆቴል ነው ያልሽው?
ምስራቅ በር ስጋ ቤት አደባባዩ ጋር ከሆነ ምስራቅ ስጋ ቤት ፊት አደባባዩ ለፊት ጋር ነኝ። አዎ።
አፍሮሊንክ እኮ አፍሮሊንክ ሞተርስ ይባላል።
እሺ በጣም ትክክል ይግቡ።